hello hello ጤና ይስጥልኝ።
አሁን ደውለሽልኝ ነበር ገብቷል ብለሽ አልገባም። check አድርጊ ውስጥ
ስሞን ይንገሩኝ።
ያሬድ ያሬድ እሺ፣ በዚህ ቁጥር ነው ያስመዘገቡት?
አይ አሁን ደውላችሁ እኮ ከ- በ- በዚህ ስልክ ተስተካክሎ ገብ- ገቢ- ገብቷል ብለሽኝ ነበር ወደ ባሞሱም ማለት ነው።
አዎ፣ እሺ። መቶ ብርና ዘጠና ብር የነበረው አዎ አዎ። አሁን ገብቼ check ሳደርገው ግን የለም።
እሺ፣ አዎ፣ በእኛ በኩል ተስተካክሎ ወደዛ እንዲተላለፍ ስላደረግ ነው ነው። እስካሁንም ግን ሳይገባ ከዘገየቦት በሐሙስ betting ኦችን ያናግሯቸው።
እንዴት ነው እነሱ contact የምናገኘው?
website ኣቸው ላይ ቁጥራቸው ይኖራል፣ በዛ ያናግሯቸው።